እስቲ አንዴ
እሺ
አቤት Hello ጤና ይስጥልኝ እናቴ ከ BeU ነበረ
እሺ በዘጠና ሁለት አርባ ሰባት አስራ አንድ order ነበረ እናንተ ጋር ምን አዎ ያህል አለ።
ደቂቃ ነው የሚጨርሰው አረ እየወጣ ነው እየታሸገ ነው እየታሸገለን ነው አዎ
እሺ ልጁን ታገናኘኛለሽ እሺ
ዚያድ ሰጥተውካል እንዴ
አይ እየደረሰ መስሎኝ ሰጥተውሃል አ እ
ይሄ መሰለኝ አዎ ማሸጊያ እያዘጋጁ ነው
እንደዛ ከሆነ አድርሰው ሰዓት አለ እሺ፣ እሺ።
ካልሰጡህ እ፣ እንትን በል መርሽ ደውላለሁ።
መሸውላል እኮ